ያስተካከሉት የት አለ?
ኧረ ጥራት ስለ ክትፎ ፒዛ ሄሎ ክትፎ ፒዛ ነው?
አ እሺ ከቢው ዴሊቨሪ ነበር የምደውለው።
እሺ እሺ በኦርደር ቼክ እንድታደርግልኝ ፈልጌ ነበር። በኦርደር ነበር ሰማንያ ስምንት ስልሳ ሰባት የታ- የታዘዘ ነበር እ ክለብ የታዘዘ ሳንድዊች ነው።
አልታዘዛችሁም?
ክለብ ሳንዱች ታዝሽ ነበር። እሺ ቆይ ወደ ለምበሩ ቼክ አድርግ። ስንት ነው ያልሽኝ?
order ነበር ሰማንያ ስምንት
ሰማንያ ስምንት ስልሳ ሰባት የለም
ስልሳ የለም ስምንት እዚህ ላይ የተጻፈ የለም እዚህ ላይ አልታዘዛችሁም?
አዎ የለም።
እም፣ በቃ check ለማድረግ ፈልጌ ነው። በቃ እኔ እያዘዝኩ አይደለም check ለማድረግ ነው።
እሺ